አብሮ ስልን deposit አደረኩት ብር አልገባልኝም ወደ account ኤ ምን አልከኝ?
ዲፖዚት አደረኩት
እሺ፣ ወደ ቢስዊት account አስገብተህ ነው?
እ ከቴሌ ብር እሺ፣ አልገባልህም?
አልገባልኝም እሺ፣ ከቴሌ ብር የገባልህ message አለ አይደለ?
አለ እሺ፣ እሱን message ከቢስዊት ስልክ ቁጥር ጋር አድርገህ ቴሌግራም account ኣችን ላይ ላክልን። እሺ፣ በቴሌግራም አዎ፣
በዚህ ቁጥር ቴሌግራም የለኝማ በሌላ ቁጥርም ቢሆን ችግር የለውም ትችላለህ፣ ችግር የለም። ዋናው message ኡ ነው።
እ ከቢስዊት ስልክ ቁጥር ጋር አድርገህ ላክ።
እ